ትኬት አልበራብሎ ነበር።
እሺ ንገረኝ cashier code ኡን።
እሺ ዘጠና ዘጠኝ እሺ
ሰባ ዘጠኝ እሺ
ሁለት አስራ ስድስት
አንድ የተራዘመ ጨዋታ አለ፣ ሌላው ታርሟል። እሺ
እሺ ሌላ አለኝ አንድ አለኝ ደስሽ እሺ እሺ ዘጠና ስምንት እሺ
ሀያ አምስት እህ
ሁለት ሰባ አራት ሁለት ሰባ አራት ይሄኛው አራት lost አለው። ሁለት ሶስት ብቻ ነው ያሸነፍከው።
እሺ እሺ እሺ እሺ መልካም ቀን። ስለደወልክ እናመሰግናለን።
ሰላም